እንትን ጨዋታ ሲሰረዝ እንዴት ነው የሚደረገው?
postpone ሲሆን ነው። postponed የሆነ ጨዋታ ካለው በሀያ አራት ሰዓት እንጠብቃለን። በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ ውጤቱ ይያዛል። በሀያ አራት ሰዓት ውስጥ ጨዋታው ካልተካሄደ ደግሞ ያ ጨዋታ ይቀነስና የቀረው ይሰጥሃል። void ይደረግና ማለት ነው።
አይ እዚህ ጋ ስላላስገባ ነው።
እ እ ምን አልከኝ?
እዚህ ጋ ስላላስገባልኝ ያንን ለመጠቀም አዎ ከሀያ አራት ሰዓት በኋላ update ያደርገዋል። እሺ ሀያ አራት ሰዓት መጠበቅ አለብህ። የቤት ቤት ህግ ነው። እሺ እሺ መልካም ቀን። እሺ